ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል አቤት ዋሽንግተን ነው ምን ልርዳዎት?
እሺ ኦንላይን ቅዳሜ መጥቼ አስልኬ ነበር። አሁን እዚህ ደግሞ አልደረሰም አሉኝ። እስኪ እንይል።
ውጤት ወስደሻል? በፖስታ የታሸገ ውጤቱ በፖስታ የታሸገ ሂዷል ገብቷል። ግን ኦንላይን ይላካል ይሄ የአሻራ ቴክስቱ ማለት ነው።
አዎ ይላካል። ወረፋ ስለሆነ ነው ትንሽ ጠብቁ፣ እየተሰራ ነው።
ልከውልኝ ነበር አር ቅዳሜ ለመጥቼ ልከውልኝ ነበር፣ ግን አልደረሰም።
ስለዚህ እሱ ጋር ይሆናል። ችግሩ ትንሽ ጠብቁ።
እሺ